ጤና ይስጥልኝ። ስፖርት ባኮ የምንወደው እህት አለም እንትን በአንድ ወድ ቀን ኦዱ ሁለት ዜሮ ሰባት ነጥብ ሰማንያ አምስት ነው ቶታል ኦዱ እሺ እና ቦነሱም አልሰጠህም።
እሺ በቦነስ ነው ወይ የቆረጡት?
አይ ወይ በምን በቦነስ ቀላቅለው ነው ወይ የቆረጡት? ከቦነስ ጋር የተገናኘ ነገር ካለው አይቻልም።
ምንም የለውም። ቦነስ የለውም። ዝም ብሎ የተ- በዳይሬክት ነው የተቆረጠ።
የተቋረጠ የተላለፈ ጨዋታ የለም አንድ የለም ምንም ነገር አንድ ብቻ ቀይ አብርቷል።
እሺ ትኬት ነገሩን።
እሺ ሁለት ነው። እሺ ዘጠና አምስት
እሺ ስድ ዘጠና ሁለት
ዘጠና አምስት ስድስት ዘጠና ሁለት እሺ ሀያ ዘጠኝ እሺ አምስት ዘጠና ሁለት